ጤና ይስጥልኝ Best Bet ዲቦራ ነኝ። እባክዎ ምን ልርዳዎ?
check ለማድረግ ነበር።
hello
check ለማድረግ
ምን አልከኝ አባ?
check ለማድረግ ትኬት።
ምን ትኬት ነው?
አዎ እሺ
እንግዲህ ኮድ አዎ cashier ኮዱ ንገረኝ።
አስራ ሶስት እ አስራ ሶስት እሺ ሀምሳ ስድስት አስራ ሶስት ትንሽ ድምፅን ከፍ ታደርግልኝ።
እሺ፣ አስራ ሶስት ሀምሳ ስድስት ሀምሳ ስድስት ሰማንያ ስድስት ሰማንያ ስድስት ሀያ ስምንት ሀያ ስምንት
hello ወየናል ይኸውልህ ሁለት ጨዋታ ወድቆብሃል። አንድ ጨዋታ ደግሞ postponed ስለሆነ እሱ update እንዲደረግ ሀያ አራት ሰዓት መጠበቅ አለብህ። እሺ እሺ፣ የትኛውና የትኛው የጣሪ እ Standard Liège versus Sint Sint Truidense የሚለውና እሺ እሺ፣ እ Anderlecht versus Cercle Brugge Brugge ምናምን የሚለው እሱ የመጨረሻ ከመጨረሻ አንድ መቶ ከፍ ብሎ አይደል? እሺ